ሄሎ
ሄሎ፣ ሰላም ጤና ይስጥልኝ።
እንዴት ዋልሽ? ሰላም ነው?
ይመስገን ሰላም ዋሉ።
እግዚአብሔር ይመስገን ደህና። እ የዶን ኪቲብ አድራሻ ማግኘት ፈልጌ ነበር።
ቢሮውን ፈልገው ነው?
አዎ አዎ፣ ደንበል ፊት ለፊት አበሩስ ህንፃ አራት መቶ ሰባት
የት የት?
ደንበል ቦሌ ደንበል እሺ
ደንበል ፊት ለፊት አበሩስ ህንፃ አራት መቶ ሰባት
የቢሮው የትምህርት እኮ አይደለም ዋናው ቢሮ ሰሩበት እናንተ ማለት ነው።
እኮ ዋና ቢሮ ነው የነገርኩት ጌታዬ።
ጥሩ እሺ፣ አመሰግናለሁ። እንትን ይኖራል ምን
ስራ ፈልጌ ነበር እዛ።
እመዘግቦታለን። በሚፈ- በምንፈልግ ሰዓት ደውለን እንጠራውታለን።
ጥሩ እሺ፣ እ ደንበል ፊት ነው ያልሽኝ?
ደንበል ፊት ለፊት
አዎ አበሩስ ህንፃ አራት መቶ ሰባት
አበሩ ህንፃ አራት መቶ ሰባት አዎ ሰባት እሺ፣ አመሰግናለሁ።
አራት ዜሮ ሰባት
አራት መቶ ሰባት አዎ
እሺ፣ አመሰግናለሁ።
እሺ መልካም ቀን
አሜን።
አሜን።